hello ጤና ይስጥልኝ ቅድስት ነኝ አቤት hello
ወዬ
ወይ ሰላም ነው? እንዴት ነሽ አሴ? አለን አይደለሁም ቅድስት ነኝ።
ቅድስትዬ። እሺ ድምጻችሁ እየተመሳሰለብኝ እኔ የምልሽ ዮሴፍ ነኝ በሜክሲኮ እንትን deposit ትላንት ተሞልቶልኝ ነበረ።
ምን እ እ deposit ትላንት ተሞልቶልኝ ነበር። ስንት ነው? አንዴ ማወቅ ይችላል?
እሺ ማን ስልህ?
ዮሴፍ ዳኝ ሜክሲኮ።
ቼክ አደርግልሃለሁ በቃ እሺ። ከዛ አሳውቅሃለሁ። እደውልልሃለሁ።
እሺ እሺ።